ጤና ይስጥልኝ አሊባባ
ይስጥልን።
አብረሰላም ምን ላጣው
ታክሲ ሲያስታውቅ የነበረው አንድ ሁለት ሺህ አስራ ሶስት እዚህ ገብቼ ነበርኩና
ምን አለ
ሁለት ሺህ አስራ ሶስት ሲያስታውቅ የነበሩት አይቼ ነበርኩ ማህበራዊ ሚዲያ ላይ
ሁለት ሺህ አስራ ሶስት እና አስር ነጩን ነው አዎ አዎ ነጩን
ስምንት መቶ ሺህ ባንክ እናወጣለን ብለን የ post ነው
አንድ ነጥብ አምስት ባንክ እናወጣለን ያላችሁት
እኮ ለሁለቱም አንድ ነጥብ አምስት አንድ ነጥብ አምስት እናወጣለን ያልነው እና አይደል? double ጋቢና ቱኬቲ ሞዴል
ዋጋው እንዴት ነው ማወቅ ይቻላል?
እሺ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ
okay
ሀያ ስድስት
ዜሮ ዘጠኝ አስራ አንድ ሀያ ስድስት
እሺ ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ደውሉልኝ።
ዜሮ ዘጠኝ ዘጠና ላይ አዎ
አመሰግናለሁ። እሺ እኛም እናመሰግናለን።
ሪያ